መሰለኝ ወይ ያስጥልኝ ፊሊጶስ ነው።
ሰላም እንዴ? አዎ አዎ።
እሺ ምደውለው ከዊፕላስ Solution የሚባል ድርጅት ነው።
እሺ ዊፕላስ አንድ app develop አድርጎ ነው እና እዛ ውስጥ ከአርባ በላይ የሚሆኑ service ይዛሉ ውስጦቹ። አንደኛው ደግሞ የእናንተ አይነት ነው የሚሸጥ ነው። እዛ ውስጥ በነፃ እናንተ ተመዝግባችሁ እንድት promote አድርጋችሁ እንድትገበያዩም እንድትሻሻጡም ነበረ ፍቃደኛ ከሆናችሁ ከምን ጋር
እ?
ከእናንተ ጋር ነው?
አይ ከ customer ጋር እኛ app ውስጥ ተመዝግባችሁ ማለት ነው።
እሺ እንዴት እንደሆነ link ልላክልህ።
አዎ፣ ወይ link ኡን ላኪልኝ።
እሺ link ልክላለሁ። ከዛ ትመ- app ኡን አውርደ እ፣ ትመዘገባላችሁ ማለት ነው።
እሺ እሺ አመሰግናለሁ። ቻው።
እሺ